ጤና ይስጥልኝ አሊባባ።
አብሮ ይስጥልን። ደህና ናችሁ?
እግዚአብሔር ይመስገን።
አለን እ ሚኒባስ አባዱላ
እሺ፣
አላችሁ?
ሚኒባስ አባዱላ አለን? አዎ።
በ cash ስንት ነው የሚ መጨረሻ የሚከፈለው?
ሶስት ነጥብ በባንክ ሶስት።
አያይዛችሁ በባንክ በባንክ ነው በባንክ እንያያዝልዎት ነው?
እ
በባንክ ነው በ cash ነው የሚፈልጉት?
በባንክ hello።
በባንክ ከሆነ ሶስት ነጥብ ሶስት
እሺ ግማ ስንት ስንት percent ነው የሚከፈለው?
ሶስት ነጥብ ሶስት ከሆነ አንድ ሚሊዮን እናመቻቻለን። አንድ ነጥብ እ፣ ሁለት ነጥብ